ጤና ይስጥልኝ ቴሌ sales call center ምን ልርዳዎት?
hello
ይሰማኛል ምን ልርዳዎት?
እንትን flight ነው?
አዎ በረራ ፈልገው ነው?
አዎ ከኮምቦልቻ አዲስ አበባ ይኖራል?
እሺ ሌሎት ለመቼ?
ለነገ ምናምን
እሺ ያየሁሎት ነው። እሺ ይቅርታ ቆየሁት መስመር ላይ ነገ አለ።
ስንት ሰዓት ላይ?
አስራ አንድ ሰዓት አስር ሰዓት እና ጠዋት አራት ሰዓት
አልሞላማ።
አሁን ላይ አለው።
በእናንተ ጋር መቁረጥ ይቻላል? በዚህ አዎ ይችላል።
በምን- በምንድን ነው ብር የምናስገባው?
በማንኛውም ባንክ በ mobile banking መክፈል ይችላሉ። አማራጭ እንልክሎታለን ከተመዘገቡ በኋላ
ኦኬ፣ እሺ ቆይ፣ እሺ አንድ ጊዜ መልሼ ልደውል።
ይቻላል። እሺ እናመሰግናለን።